ጤና ይስጥልን ዋሽንግተን የህክምና ማዕከል።
ጤና ይውላችሁ።
እግዚአብሔር ይመስገን።
ምርመራ ነበረ የፈለግነው።
የምን ምርመራ?
ባህሪም ስዋሎ
medical ነው?
medical አዎ፣ ባህሪም ስዋሎ አዎ።
አዎ እንሰራለን። መምጣት ትችላላችሁ።
ሆስፒታል ነው ያለነው አሁን።
የት እኛ ጋር ነው ያላችሁት?
አይደለም ምኒልክ
የት ነው ያሉት?
ምኒልክ
medical አይደል የፈለጋችሁት?
አዎ አዎ፣ ምርመራ እሱ ምርመራ እሱ
ምን አሉ?
ወደ ውጭ ወደ ውጭ ተልኬን ነው።
ስለዚህ መምጣት ትችላላችሁ።
የስንት ነበረ ዋጋው?
ሶስት ሺ ሶስት መቶ ብር ሶስት ሺ ሶስት መቶ ብር።
አዎ።
አምቡላንስ እናንተ ጋር የለም እንዴ?
የምን medical ነው እንዴ የፈለጋችሁት?
በቃ ምርመራ ነው፣ ወደ ውጭ ነው የምላከው ነው። እ፣ እንደ scan መሰለኝ፣ አቤት
እንደ CT scan አይነት መሰለኝ፣
ጥያቄዎት አልገባኝም። ይቅርታ እንደ ሲቲ ሲቲ ስካን ነው ስካን እንደዛ አይነት የፈለጉት አዎ፣ ወይ- እንደዛ እኮ እንደዛ አይነት category ነው።
check አድርገው መልሰው ይደውሉልን።
እሺ ጥያቄዎት ይቅርታ ስላልገባን እሺ